ጤና ይስጥ ዋሽንግተን የህክምና ማዕከል ጤና ይስጥልኝ።
ሰላም አብሮ ይስጥልን።
ከምኒልክ ሆስፒታል ወስዶ ሆስፒታል ለማስነሳት ነበረ
እሺ
እ፣ እንትን እ፣ ከነ አምቡላንሱ ምናምን ዝ- price ኡን ትነግሪኝ።
የምን CT scan ነው?
የጭንቅላት
brain CT scan ነው?
እ፣
with contrast ምናምን የሚል የለውም?
እ፣ with- with contrast የሚል የለውም?
with contrast ሚል አዎ።
አይ ገና እንትኑ ሊያዝ ጭንቅላት ነው ጠይቃቸው። በዚህ ስልክ ቁጥር ደውልና አለኝ።
ስለዚህ እሱ እንደ ማዘዣው ይለያያል
እሺ
እ፣ እና ማዘዣውን አይተህ ንገረኝ።
እሺ። አይ ለምሳሌ የ last የሚሆነው ስንት ነው የሚሆነው ብዬ ልክ ነው።
ሁለት ሺህ አምስት መቶ ብር ይሆናል።
ከነ አምቡላንሱ አዎ እሺ ሁለት ሺህ አምስት መቶ ብር
እም፣ እሺ እሺ። አምቡላንስ ልትልኩልን ትችላላችሁ አሁን brain brain CT scan ከሆነ ሁለት ሺህ አምስት መቶ ብር ነው። እልክላቸዋለሁ። እ፣ ዋጋው ከነ እንደ አምቡ- ማዘዣው ይ- የአምቡላንስ አያስከፍልም።
እሺ።
የ CT scan ኡ ከነ ግን- ማዘዣው ይለያያል።
አዎ እንደ ማዘዣው ይለያያል። አምቡላንስ እሺ።
ልላክላቸው።
እም፣ አዎ አምቡላንስ ላኪልን።
እሺ ቁጥራችን ትሰጠኝ
እ፣ ይሄ ይሄ እኔ ዜሮ ዘጠኝ አስራ ሶስት አስራ ሶስት ሰማንያ አንድ አርባ ስምንት ሰማንያ አንድ አርባ ስምንት ዘጠና አራት
ዜሮ ዘጠኝ አስራ ሶስት ሰማንያ አንድ አርባ ስምንት ዘጠና አራት
በቃ እልክላቸዋለሁ። አሁን ዋጋው እንደ ማዘዣው ይለያል። ማዘዣውን በደንብ ስላልነገርከኝ
ባለሙያ የለም